በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዝች ዓለም በቤት ሳለሁኝ የሚሆን ሁሉ ለበጎን ይለፍ ያልከው ይለፍ በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዝች ዓለም በቤት ሳለሁኝ የሚሆን ሁሉ ለበጎን ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ አለማረር ካፌ ምንም አይወጣ የምትሰጥ የምትነሳ አንተ ብቻ ምንም ይሆን ምንም ይምጣ ከተላለ እኔነቴን ዛሬም ኢየሱስ ሰጥቼሃለ አለማረር ካፌ ምንም አይወጣ የምትሰጥ የምትነሳ አንተ ብቻ ምንም ይሆን ምንም ይምጣ ከተላለ እኔነቴን ዛሬም ኢየሱስን ሰጥቼሃለሁ። ይለፍ ያልከው ይለፍ በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዝች ዓለም በቤት ሳለሁኝ የሚሆን ሁሉ ለበጎን ይለፍ ያልከው ይለፍ በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዝች ዓለም በቤት ሳለሁኝ የሚሆን ሁሉ ለበጎን ጌታዬ ጌታዬ ጌታዬ ጌታዬ ጌታዬ ጌታዬ ጌታዬ እስከ ዛሬ ጸጋ በዝቶልኝ ቆሜያለሁ። ስወድቅና ስነሳ እዚህ ደርሻለሁ። ያሳለፍኩትን በሙላውን ሳስበው ከአንደበቴ ክፋይ በጣም መልካም ነው። እስከ ዛሬ ጸጋ በዝቶልኝ ቆሜያለሁ። ስወድቅና ስነሳ እዚህ ደርሻለሁ። ያሳለፍኩትን በሙላውን ሳስበው ካንደበቴ ክፋይ በጣም መልካም ነው። ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ውጣ ውረድ በጉዞዬ ቢፈራረቅ እኔ እንደሆን ፍጹም ኢየሱስ አንተን አለ። ሥጋዬንም በጥርስ አጥብቄ ይዘዋለሁ እስከ ሞትም ቢሆን ካንተ ጋር ሄዳለሁ። ውጣ ውረድ በጉዞዬ ቢፈራረቅ እኔ እንደሆን ፍጹም ኢየሱስ አንተን አለ። ሥጋዬንም በጥርስ አጥብቄ ይዘዋለሁ እስከ ሞትም ቢሆን ካንተ ጋር ሄዳለሁ። ይለፍ ያልከው ይለፍ በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዚች ዓለም በቤት ሳለሁኝ የሚሆን ሁሉ ለበጎ ነው። ይለፍ ያልከው ይለፍ በሕይወቴ ጸጋ ብቻ ይብዛልኝ መድኃኒቴ በዚች ዓለም በቤት ሳለሁኝ የሚሆነ ሁሉ ለበጎ ነው።